ጤና ይስጥልኝ ማሊ ባባ።
ሄሎ ጤና ይስጥልኝ።
ሄሎ፣ ሰላም ነው? ማሊ ነው እንዴ?
አ ምን ምን ለጣሁት መኪና አለ ብሎ የነበረ እና ሰው እኮ የኛ ነው እኮ
እ እ ማሊ ባባዎች እኮ ነን።
ምን አልሽኝ እናቴ?
ማሊ ባባዎች ነን። የመኪና መሸጫ ነው። ምን ለጣሁት አ ኤሌክትሪክ መኪና አላቸው ብሎ የነበረ ሰው ነው ስልክ ስልካችሁን የሰጠኝ።
እሺ
ምንድን ነው BYD ነው ወይስ ኔታ የሚባለው ነው ያለው የሚለውን ለማረጋገጥ ነበር።
ቢዋይዲ ያለን
የትኛው ቢዋይዲ ያለን ቁጥር ልስጦትና ደውለው ይጠይቋት። ዜሮ ዘጠኝ አርባ አራት ቆይ እስኪ ዜሮ ዘጠኝ አርባ አራት
ልስጦት አዎ አዎ ዜሮ ዜሮ ዜሮ ዜሮ
ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ አዎ እሱ ላይ ደውለው እሺ።
ይጠይቁ።
እሺ አመሰግናለሁ። እኔ ነው እኛም እናመሰግናለን።
እሺ